ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ
እንትን ልጠይቅሽ ነበር እናቴ። hello hello ምን አሉኝ
ከሁሉ ስፖርት deposit እንትን አድርጌ transfer አድርጌ ነበር ወደ ቴሌብር እሺ ብሩ እስካሁን አልገባልኝም።
ልኳል ቴሌግራም ላይ ቴሌግራም ላይ ምን ልላክ ቁጥሬ ከዝውውር ታሪክ ላይ ያልገባሉትን ብሩ ፎቶ ያነሱና በቴሌግራም ይልኩልናል አዎ ከ transaction history ላይ
የ transaction history ላይ አያሳይማ።
transaction history አያሳይም logout አያሳይም።
login አድርገው ይሞክሩት ነው አዎ
እዛው እንትኑ ላይ የሁሉ ስፖርት ላይ አዎ ወይስ ቴሌብር ላይ?
ስልካችንን ይላል ስልካችንን ያዙ የቴሌግራም እሺ ዜሮ ዘጠኝ
ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስምንት አስ- ግን ሀይ ብዬሽ ነበር ሀይ ብዬ ነበርኩ እዛ ላይ የሆነ መልዕክት በቃ እንዲያልቅ- እሱ ላይ ይላኩ
እሺ ቁጥር የላት አዎ እዛ ላይ ተ- እንትኑን ትራንዛክሽን ሂስትሪውን ሲመጣለት ይላኩልን እሺ እሺ